ሄሎ ሄሎ ስንታየው ነህ?
አዎ አዎ እሺ አንዴ ቆይ ጠብቀኝ።
ሄሎ ወይ ጤና ይስጥልኝ።
ስንታየው እንዴት ነህ? ሰላም ነው?
ሰላም ነው።
አለ ምንድን ነው ማየት የፈለከው?
ቦነስ የቱ ጋር እንደሚለቅ ነው። አሁን እያየው ነበር ሬንስ ከተሰጠልኝ okay normally bonus ትኬቶች ሲገቡልህ እዚህ ጋር ማየት ትችላለህ። አጠቃላይ አንተ ጋር bonus win ያደረጉ ትኬቶችን አ ይኸው እዚህ ጋር CMS ላይ ገብተህ የ payment የሚለው ላይ አጠቃላይ bonus win ያሉ ትኬቶች እንዳለ እዚህ ጋር ያመጣላል። ያ ማለት እነዚህ ብሮች system ላይ already ጨምረውልሃል ማለት ነው። customer ኡ okay።
ትኬቱን ይዞ ሲመጣ አንተ መክፈል ብቻ ነው የሚጠበቅብህ። ስለዚህ መክፈል ደግሞ ስትፈልግ ምናልባት specify ትኬት ቁጥር አለ ይዞልህ የሚመጡት የትኬቱን አለ ይዞልህ አ አ የሚመጡት አ አ ልክ እነዚህ ትኬት ቁጥሯን አንተ ኮፒ ታደርጋትና ወይም ትይዛትና የት ትገባለህ? እዚህ sport coupon ላይ ትገባለህ።
አ sport coupon ላይ ገብተህ እዚህ bet code ላይ ታስገባዋለህ እንትኑ okay ቁጥሩን ከዛ እዚህ ጋር ቀኑን ታስተካክሏል። የዛን ቀን የተቆረጠበት ቀን ወይም ደግሞ ከፍ ታደርጓል። range ኡን ማስፋት ነው።
okay እንዲህ search ስታደርጉ ትኬቷ እንደዚህ ያመጣታል። ይቺን ትኬቷ ልክ ስትከፍታት እንደዚህ ብር መጠኑ ከላይ ጽፎ ያሳያል። እዚህ ጋር bonus winning ስንት ብር ይላል? ሀያ okay ብር ሀያ ይላል ብር።
ማለት ነው። ስለዚህ ለ customer ኡ ሀያ ብር መክፈል ነው ማለት ነው። በቃ
እሺ አንዴ ልዝጋውና ስልኩን ድገምልኝ፣ ቪዲዮ record ላደርገው።
ቪዲዮ እሺ፣ እሺ፣ እሺ።
አንዴ ዝም ብለህ የምትነካውን ብቻ ቅድምም ስላደረኩት እሺ ጀምር ጀምረኸዋል። እንትን ልበል።
አ በቃ ይኸው ስልኩን ልዝጋውና እሺ፣ እሺ፣ አንተ ዝም ብቻ click click አድርገው፣ እኔ ይገባኛል።
እሺ አባት እሺ